Hello
አቤት
ሰላም ጤና ይስጥልኝ። Donkey Tube ነው።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
ድንቅ ልጆች ለመጠቆም ፈልገን ነበር።
እሺ የስንት አመት ልጅ?
አራት አመት።
እሺ ሙሉ ስሟና የቤተሰቦቿ ስልክ ቁጥር አሉት ወይ?
አዎ አለ።
እሺ ስሟን ይንገሩኝ። ሴት ነው ወንድ ነው? ይቅርታ
የት ነህ?
ስሟን ይንገሩኝ። እሺ
ህይወት
ጽዮን፣
ህይወት።
ህይወት። እሺ አዎ ህይወት ማን?
ዋሴ።
እሺ ስንት አመቷ ነው ልኝ? አራት አመት።
አዎ
እሺ የቤተሰቦቿ ስልክ ቁጥር ይንገሩኝ።